hello ሰላም ጤና ይስጥልን።
ድሬዳዋ ነበር።
ድሬዳዋ ነው።
አዎ
እሺ
አ፣ ልጆቼ የእንትን የተጨቀጨቀ ነገ ዝግጅት አላችሁ መሰለኝ።
ነገ አለ። አዎ stand-up comedy ነው የምናቀርበው።
አዎ አይ፣ ያው መገኘት ይቻላል አይደል? ለልጆቼ አምስት ናቸው።
ስንት ናቸው እድሜያቸው?
እድሜ አንዷ አስራ አራት እሺ ይቻላል አንዱ አስር እና ከዛ እሺ።
በታች ነው።
ማለት አቶ ይከታተላሉ።
እ? አዎ አዎ እሺ stand-up comedy ነው። ስም ማን ልበል የሰውን ስም ሙስጠፋ ሙራድ ነው የኔ ሙስጦፋ ሙራድ።
ስልክ ላይ ያዝ አቶ ሙስጦፋ 09
አስራ አምስት ያው በዚሁ ነው። ሰባ አንድ 15 71 44 አርባ አራት ሀምሳ
እሺ ለስንት ሰው ነው?
አ፣ ከኔ ጋር አምስት ያው ባለቤቴ እንኳን አልነገርኳትም። ያው አምስት እንግዲህ አንድ ላይ ይቻላል።
አን- አዎ አንድ ላይ ነው መመዝገብ የሚቻለው።
በቃ እሺ፣ ስድስታችንን ያዥልን ከባለቤቴ ጋር እሺ VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ለተማሪ ደግሞ ከሆነ ሁለት መቶ ብር ነው።
ችግር የለው ይከፈላል።
የትኛውን ነው ልመዝግብለት?
ቆንጆውን VIP ያልሽው VIP አምስት መቶ ብር ነው። እሺ እናመሰግናለን። account ልላክለት። በ account ማስገባት ይችላሉ ሰው ከፈለጉ።
ይቻላል። አሁን ስንት ላስገባ?
እሺ እናመሰግናለን። መልካም ቀን።
አምስት መቶ ነው ማስገባው። አሁን ለስድስት ሰው አምስት መቶ ሲሆን ስንት ነው የሚመጣው?
ሶስት ሺህ ብር ሶስት ሺህ ብር አዎ አስገባለሽ።
እሺ መልካም ቀን። እግዚአብሔር ያክብር። እናመሰግናለን።
አሚን። እሺ አይ